ጤና ይስጥልኝ Best እባክዎ ምን ልርዳዎ?
cashier code እስኪልኝ
እሺ
አስራ አራት
እም አንዴ እሺ አስራ አራት ሀያ ዘጠኝ ሀያ ዘጠኝ
ሰባ
ሰባ
አምስት አምስት እሺ መቼ ነበረ ጨዋታ ነው?
ይህ ትናንት
አስራ አራት
አስራ አራት እሺ አራት ሳንቲም እየተስበላሽ ነው። አስራ አራት ሀያ ዘጠኝ ሰላሳ ሰባት ዜሮ አምስት ሰላሳ ሰባት ዜሮ አምስት
ሰባ ዜሮ አምስት እሺ አግኝቼዋለሁ። ሉስተና አምስት ጨዋታዎች ቀይ በርተዋል።
ነው።
አ
እስኪ ታርሟል። ስምንት ሰዓት ሆናለኝ። ይህ ልጅ ደግሞ ይሄ አስራ አራት እሺ አስራ አራት
ዘጠና አራት አራት አርባ ሁለት ዘጠና አስራ አራት ዘጠና አራት
ዘጠና አራት ድምፅህ ይቆራረጣል። በነገራችን ላይ አሁን አልተሰማኝም። ለምሳሌ አስራ አስራ አራት አራት ዘጠና አስራ አራት አራት ሰላ- አይደለም አስራ አራት ሰላሳ ዘጠኝ ሰላሳ ዘጠኝ
አርባ አንድ አርባ ሁለት አርባ አንድ አርባ ሁለት አዎ ይሄኛውም ሁለቱ ቀይ በርቷል ከሶስቱ
እሺ እሺ ተደወሉ እናመሰግናለን መልካም